አብሮ ይስጥልን እንዴት ዋልሽ እ እ ኦኬ ምንድን ነበር ኦር- ምንድን ነበረ ኦኬ ጆሮ ጌጥ ኦርደር ነበርሽን ትነግሪኛለሽ
አቤት
ቴክስት አድርጊልኝ በዚህ ስልክ ምንም
ኦርደር ነበርሽን
እ፣ ሰዓት ሄሎ
አቤት
hello ይሰማል አቤት አዎ እሺ order ነበረሽ አይደል ከአዲስ አውትፊት አዎ okay እሺ እቃሽ ደርሷል እና ልልክልሽ ነበር የት ይመችሻል
ብቻውን ያለሁበት አሁን ረኩ ነው ቦሌ አራብሳ ነው ትንሽ አሞኝ ደግሞ ተቻለሁ
okay so ነገ ልላክልሽ ትንሽ ወጣ ስልላችሁ ይሻላል ብስባል ወደ መገናኛ ለእኛ ችግር የለውም እዛም
ግን ልክሻላችሁ እሺ እሺ ቦሌ ራብሳ ልክልሻለሁ አመሰግናለሁ